hello ሞገስ፣ hello ወይ አቤት፣ አቤት።
በቃ order ኡን እዛ መልሰው። እሺ ምግብ ቤት አዎ፣ ምግብ ቤት መልሰው
ምግብ ቤት ነው አስቀምጬ ነው አሁን የወጣሁት። ደውዬላቸዋለሁ ብዬ እዛው እኮ። ፈርመካል? እሺ
normally ፈርሜያለሁ።
ፈርመካል ስትወጣ።
አዎ፣ አዎ ፈርሜያለሁ።
በቃ ከፈርክ በቃ ምግብንም እዛው አስቀምጬ ነው የወጣሁት። እሺ ደውዬልሽ እወጣለሁ።
በቃ cancel ይሆናል።
እሺ ስለዚህ ከንፈላል። እሺ እሺ አባት
የላችሁ አለ እንትን ለታመማችሁ